hello ጤና ይስጥልኝ ቃል ኪዳኔን ከፍስት ቤት ምልርደው
bonus ticket ነበረች።
እሺ ticket ID ን ወይ cashier code ኡን ንገሩን።
አስራ አንድ አስራ አንድ ሰላሳ ሶስት እሺ
ስልሳ ዘጠኝ እሺ ዜሮ ሁለት
እሺ አንድ ጨዋታ postpone እንዲሆነ አለው። ስለዚህ እሱ ሀያ አራት ሰዓት ሲሞላው ታ- ታርሞ ነው ቦነስ የሚገባሉት።
okay የማን ነው post እንዲሆነ?
እ፣ የግራናዳ ከአትሌቲኮ ቢልባው የሚለው። እሺ መልካም ቀን።
thank you